ጤና ይስጥልኝ ሁሉ ስፖርት ባኮ ምንወርዳውት ጤና ይስጥልኝ አሁን የደወልኩት ነበርኩና እሺ በቴሌግራም አልወጣልኛል እና ልንገርሽ ግን ሰማንያ ስምንት
እሺ ሰማንያ ስምንት ሰላሳ ስምንት ሰላሳ ስምንት
ሀምሳ ዘጠኝ ሀምሳ ዘጠኝ ሰላሳ ስምንት ሰላሳ ስምንት ሰማንያ አምስት
ሰማንያ አምስት ሰማንያ ስምንት ሰላሳ ስምንት ሀምሳ ዘጠኝ ሰላሳ ስምንት ሰማንያ አምስት አዎ በኦንላይን ማለት ነው።
አዎ በቃ በስልኬ ነው የቆረጥኩት እንትን ያልኩት።
እሺ አስተላልፍሎታለሁኝ በትዕግስት ይጠብቁን፣
አዎ በ text ልጠብቅ።
በትዕግስት ይጠብቁን።
እሺ እሺ፣ አትዝጊ። እሺ
አስተላልፍሎታለሁ መልስ ስናገኝ okay፣ እናሳውቀዋለን።
አዎ ደውለሽ ታሳውቂኛለሽ።
በቴሌግራምም ማናገር ይችላሉ እኛን። ከዛ ውጪ መልስ ስናገኝ ሊገባለውትም ስለሚችል wallet ኦትን refresh እያደረጉ ይሞክሩ።
እሺ እሺ እሺ፣ መልካም ቀን።
እሺ። አሜን ለሁላችን። እሺ